ሄሎ ጤና ይስጥልኝ ከቢጆይት ነበረ የምንደውለው።
እሺ፣ አብረስነት ሰላም ነው።
እሺ፣ እግዚአብሔር ይመስገን። አዲስ ብርሃን ሆቴል ነው አይደለ?
አ አዲስ ብርሃን ሆቴል። አ አዎ፣ ለሲዮቱ እዚህ አስመዝግበውን ነበረ።
አ አ ኦክሲጅን አ አ እና ትናንትና ደውለው አልደረሰንም ብለው ነበረ።
አ አልደረሰንም። አ አዎ፣ እኛ ጋር ደርሶታል ተብለን ነው የተነገረን። ስለዚህ እኔ እንደገና መዝግቤ ትኬት ነበር ሰጦታለሁ።
እሺ፣ ሌላ
አዎ፣ እንደ አዲስ መዘግብሎትና ትኬት ነበር ሰጦታለሁ።
እሺ፣ እሺ።
እሺ፣ የእርሶ ሙሉ ስም አልበል?
የኔ ቢኒያም አራጋ ወንዴ።
እሺ፣ እሺ። ትኬት ነንበሮትን ያዙና በዚህ ይከታተላሉ።
እሺ።
ሰባ ሶስት ሀምሳ ስምንት ሰባ ሶስት ሀምሳ ስምንት ሀምሳ ስምንት እሺ። በዚህ በሶስት ቀን ባለ ይደርስልናል።
በሶስት ቀን ውስጥ አዎ ካልመጣ መልሰው ደውለው እንዳልደረሱት ለእኛ ያመልክቱ።
አ እሺ፣ እሺ፣ እሺ፣ እናመሰግናለን።
እሺ። አመሰግናለሁ።